hello hello ወዬ ትንሽ ቆይተህ ደውል ብለውኝ ነበር።
እሺ እሺ አባቴ እሺ እሺ እ ድርጅታችን ዊ ፕላስ solution ይባላል።
እ ድርጅታችን ዊ ፕላስ solution ይባላል።
እሺ transportation አገልግሎት ላይ የሚሰራ ተቋም ሲሆን አሁን ላይ ደግሞ እ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከሱ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል። ይህንንም ደግሞ ያደረግንበት ዋናው ምክንያት አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ጡረታ፣ ሕክምና እንዲሁም ሌሎች ነገሮች ስለሌላቸው ይህን እ በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው።
እ እንዴት አዩት ሀሳባችን?
አይ አሪፍ ነው፣ ቆንጆ ነው።
እሺ እናመሰግናለን። አሁን ላይ ስራ ጀምረናል። street pickup የሚሰሩ አሽከርካሪዎች አሉን። እርስዎም እ ከኛ ጋር መስራት እ, ፈቃደኛ ከሆኑ ዊ ፕላስ solution provider የሚል application አለን።
እ እ እሱ ከ Play Store ወይ ከ app አውርደው እዛ ላይ መመዝገብ ይችላሉ። በተጨማሪም ደግሞ document ልኩልን በቴሌግራም እኛ active ማድረግ እንችላለን።
ዊ እንዴት ፕላስ አሉ?
አውርደውና እሺ እመዘገባለሁ፣ ችግር የለውም። እሺ በቃ ምናልባት ሀሳብ፣ ጥያቄ፣ አስተያየትን ካሉት document መላክ ከፈለጉ የቴሌግራም ቁጥሩን text ማድረግሎት ይሆናል።
እሺ እሺ እሺ አይ እናመሰግናለን።
ሰላም ያብቃን።
አዎ አዎ እሺ